Hello ጤና ይስጥልን Bet አሁን ወንድሜ ሰላም ነው?
አለን አለን ሰላም ነው።
አለን
እሺ ምን እንርዳዎት?
ሙዚቃው ያደረኩት ብር አልገባልኝም። Account እነግርሃለሁ እስኪ መልስልኝ።
እሺ የ Best Bet ቁጥር ንገረኝ።
እሺ ዜሮ ዘጠኝ ዜሮ አምስት
ዜሮ ዘጠኝ ዜሮ አምስት ሀምሳ አራት ሀምሳ አራት ሀምሳ አራት እሺ ሀምሳ አራት
ሀያ ሁለት እሺ
ሰባ ስምንት አገኘው
መች ነው ዛሬ ነው?
ማ ትናንትና ማታ ምሽት ወደ ስምንት ሰዓት አካባቢ አምስት ሺህ ብር ነው።
እሺ አሁን ገብቶልሃል። Check አድርገው። እሺ
ወደ account ነው የመለሰው?
አዎ አዎ፣ አይ ወደ ቢዝ አዎ፣ ወደ account ገብቷል። Check አድርገው።
አይ አመሰግናለሁ።